በከተማው በመንደሩ በአካባቢው በሀገሩ ሆዴን የለኝ ሆዴን የለኝ ያለችም የለኝ በከተማው በመንደሩ በአካባቢው በሀገሩ ሆዴን የለኝ ሆዴን የለኝ ያለችም የለኝ እንክርዳድ በብርሃን የተለቀመልሽ ገለባ በሌባ የተበጠረልሽ ቀን ከሌት አስተውሎ ለውበት የወጠንሽ ሲያወጣ ሲያወዶሎ ሌሎም የከሸንሽ የጥበብ ወሰኑ ነሽ እንከን ያልጣለበት ላመለመው ቀሻ ሰበብ የታጣበሽ ለጥፋት መጥቀሻ አምላክ በቀን ጀምሮ ቅን አርጎም የጨረሰሽ በጽኑነት ከንብቶ በውበት የተረተሽ በምን ቀን ነው ያነሰሽ ተወኝ ወደ ማዘኑ የሌቱንም የቀኑ ተወኝ አይኔም ብክነቱ ከጎዳናው ማየቱ ልቤም ፍቅርሽ ቢሰማው ይሷ መልሽ ቢስማማው አንቺና ላይ ከአገር ከከተማው በከተማ በመንደሩ በአካባቢው በሀገሩ ሆዴን ያለኝ ሆዴን ያለኝ ያለችም የለኝ በከተማ በመንደሩ በአካባቢው በሀገሩ ሆዴን ያለኝ ሆዴን ያለኝ ያለችም የለኝ ከርታተ መንፈሴ አይቶ ተመልክቶ ጭንቀት ሊመለስ በጥበብ መክቶ ሊያዝናናኝ ነው መሰለኝ ሐዘን የምገርም ባለ ለፍቅር በድር ሰጠኝ ውለታን በኔ ዋለ አንቺን ያስከተለው ችግር በቃ ብሎ ፊቱን ከመለሰው የኔም ብቸኝነት ግንቡን ካፈረሰው አንቺን ከፍሎ ከካሰኝ አምላክ ጎኔን ከረዳው ተንጎራደች ቀልፈኞ በይጎራ በይ ከጓዳው ላንቺው ነው ቤት የጸዳው ተወቶኔ ማዘመኑ የሌቱን የሚቀኑ ተወቶ አይኔም ብክነቱን ከጎዳናው ማየቱ ልቤም ፍቅርሽ ቢሰማው ነፃ መልሽ ቢስማማው አንቺን ላይ ከአገር ከከተማው ተወቶኔ ማዘመኑ የሌቱን የሚቀኑ ተወቶ አይኔም ብክነቱን ከጎዳናው ማየቱ ልቤም ፍቅርሽ ቢሰማው ንጹ ምልሽ ቢስማማው አንቺና ላይ ከአገር ከከተማ ቶኞ የሆዴ ማዘኑን የሌቱንም የቀኑ ተወኝ አይኔም ብክነቱ ከጎዳና ማያቱ ልቤም ፍቅርሽ ቢሰማው ልሷ መልሽ ቢስማማው አንቺ